Hello
Hello
Hello ይሰማል? እንዴት ነው የምንረዳ?
Hello Hello
ብር እኮ ነገ ጠዋት ድረስ ይመለሳል ተብሎ እስካሁን አልተመለሰም።
Deposit ነው withdraw?
እ?
Deposit አድርገህ ነው withdraw አድርገህ?
እዚሁ
ዊዝዶ አድርገህ አ አ- መቼ ነው ያደረገው?
እም፣ መቼ ይኸው ቀኑን ሊጠፋብኝ እኮ ነው። ከሁለት ቀን በፊት ማታ ነው።
hello ከሁለት ቀን በፊት ማታ ላይ
እሺ እ፣ ደውለልን ነበራ ከዚህ በፊት አዎ እሺ፣ ትናንት ቁጥር- ደውዬ እስከ- እስከ ነገ ጠዋት ይገባል አለች።
እስኪ ስልክ ቁጥርህን ንገረኝ። የቤስቱ የስልክ ቁጥርህን ዘጠኝ ዜሮ አንድ ዜሮ ዘጠኝ
yeah ዘጠኝ ብሎ ነው የሚጀምረው ዜሮ አንድ
እሺ ዘጠኝ ዜሮ አንድ
ስል- እ፣ ስልሳ ስድስት ስልሳ ስድስት አርባ ሁለት አርባ ሰባት አርባ ሁለት አርባ ሰባት እሺ hello አቤት እሺ በሩ ከኛ system ውጭ ሆኖ ሳንቲም ላይ ነው ያለው። ስልካ ስልካቸው ልስጥና ደውለህ ታናግራቸዋለህ።
አዋ ወይ ምን ላድርግ ታዲያ? መቼ ነው የሚመለሱልኝ? ሰላም አድርግ።
አሁን እነሱ ገብተዋል ብለውናል። approve አድርገውታል ከእነሱ ሲስተም እም፣ ሰሞኑን system ተበላሽቶ ስለነበረ የብዙ ደንበኞች approve ን እየገባ አይደለም። ቀስ እያለ ነው እየገባ ያለው ወደ account አቸው ወደ ቴሌብር account አቸው። ለዛ ነው የበለጠ ማወቅ ከፈለክ ስልካቸው ልስጥና ደውለህ ጠይቃቸው። ስንት ሰዓት እንደሚገባ ምናምን ይነግሩሃል እነሱ።
እሺ፣ በቃ ለ- ስም- ልንገርህ ስልካቸው አ፣ ዜሮ ዘጠኝ ሰባ
እሺ፣ ቆይ።
አርባ ሰባት አርባ ሰባት አስራ ስድስት
ዜሮ ዘጠኝ ሰባ አርባ ሰባት አርባ ሰባት አስራ ስድስት ሰባት
አርባ ሰባት አርባ ሰባት አስራ ስድስት አስራ አራት
ዜሮ ዘጠኝ ሰባ አርባ ሰባት አርባ ሰባት አስራ ስድስት አስራ